ዶዶ hello
አቤት ሰላም ጤና ይስጥልን Best Bet
ሁለት መቶ ብር እየተጫወትኩኝ
እሺ ውስጥ ላይ ነበር እና ከውስጥ አሁን ለማውጣት እንትን ለማለት ስል ጠፋብኝ።
ምኑ
ውስጥ ላይ ስጫወት የነበረውን ማለት ነው።
እሺ ሁለት ሁለት መቶ ብር እንትኑ ደብቆብኛል፣
ምኑ ነው የደበቀብህ?
ብሩን ማለት ነው። vouch- ጥያቄ አልገባኝም። withdraw አድርገህ ነው?
voucher ላይ withdrawal አድርጌ አላስቀመጠም።
በ voucher ከሆነ አቅራቢያ ያለ ስልክ ቁ- ስል- አ- አቅራቢያ ያለ ሱቅ ነው ሄደህ ወጪ የምታደርገው። voucher code ትሰጣቸዋለህ፣ cash ይሰጡሃል ሁለት መቶ ብር። ካልሆነ ደግሞ ወደ Best Bet እንዴት እንደምትመልሰው እኔ አሳይህና ወደ Best Bet ትመልሰዋለህ። ግን ወጪ ማድረግ አትችልም፣ ድጋሚ ትጫወትበታለህ።
ለመጫወት እኮ ነው፣ አሁን ለመጫወት እንድመለስልኝ ነው ስለዚህ ቴሌግራም ላይ hi በለኝና step ልላክልህ።
ብያለሁ። በአስር ቤት ስልኬ ብዬ ጠይቄሽ ነበር፣ እንትን አላልኩኝ አላልሽኝ።
ማን ልበል የቴሌግራም ስምህን?
እንግዳ ወርቅ ነው።
ማ እንግዳ ወርቅ
ስቴፕ ልላክልህ። ያው እሺ፣
እሺ፣ መልካም ምሽት።
እሺ።